መቼ ነው ዛሬ ነው ነገ ነው አይነትን የማየው መቼ ነው ዛሬ ነው ነገ ነው አይነትን የማየው አዲስ ተአምር ነው ለሚሰማ ጆሮ መቻት ግቦ ያውቃል ፍቅር በቀጠሮ በትዝታ ገርፎ ይጎዳል በብርቱ ፍቅርን ቸል ብሎ ነፋስ ማስገባቱ መቼ ነው ዛሬ ነው ነገ ነው አይንህን የማየው መቼ ነው ዛሬ ነው ነገ ነው አይንህን የማየው በስሜት አይረካም ሕይወት አይደረጅም ይዋል ይደር ማለት ለፍቅር አይበጅም ተወደኝ እንደሆን አስረዳኝ ካሁኑ አያዛልቅህም አይናፋር መሆኑ መቼ ነው ዛሬ ነው ነገ ነው አይንህን የማየው መቼ ነው ዛሬ ነው ነገ ነው አይንህን የማየው እንቅልፍን ያሳጣል ይጎዳል በብርቱ ቸልተኛ ሆኖ ብዙ ማቅማማቱ ስለዚህ ፍቅር ሆይ ሳትዘገይ ውደደኝ ናፍቆቱ ትዝታው ተጭኖ እንዳይከብደኝ መቼ ነው ዛሬ ነው ነገ ነው አይንህን የማየው መቼ ነው ዛሬ ነው ነገ ነው አይንህን የማየው አልወድም አንድ ነው ወደድኩም ሁለት ልብ እየከጀለ ችላ ከማለት ስለዚህ ፍቅር ሆይ ላስረዳህ አንድ ቃል ፍቅር በቀጠሎ አይሆንም ይጨንቃል መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው